hello ናቲ hello ናቲ አማን ነህ?
አለን አለን።
ትናንትና የሆነች ዘቡ የምትባል ድንች እም? አቃቂ hello hello ናቲ
ወዬ ወዬ፣ አይሰማም
ይሰማል? አዎ።
እንትን ዘቡ የምትባል customer አለች ወደ አቃቂ ALERT አካባቢ ነው የሚለው
እሺ እና የጤና አካባቢ ማለት ነው። እንትን ድንቹን አልሰጠኝም፣ ግን አ።
delivered ነው የሚለው ኮድ ኮድ ልክ ይለታሉ እያለች ነው።
ኦ፣ እኔ ጋር ትደውል፣ ስልኬን ስጣት በእግዚአብሔር። ቀደም እኮ አዲስ ደውሎልኝ እሺ ነገው ነበረ እንትን ወፍጮ ቤት ጋር አስቀምጥልኝ ብላኝ ወፍጮ ቤት ጋር እኮ ነው ያስቀመጥኩላት።
okay። ወፍጮ ቤት ጋር አስቀምጠህላት ነው?
አ- አዎ የአዲስ ጋር እኮ ደውሎልኝ አዲስ ል- እኔ ጋር ትደውልኝ እስኪ ልንገራት። እኔ ጋር ምነው እኮ እሷ customer ሯ አትመስለኝም። group ውስጥ ያሉ ሰዎች ነው እየደወሉ ያሉት መሰለኝ።
ለምን ለሷ ወፍጮ ቤት ጋር አስቀምጥልኝ ብላኝ ትናንት አ፣ ወፍጮ- ወፍጮ ቤት ጋር እነሱ ሰፈር ወፍጮ ቤትን ጠቁማኝ ወፍጮ ቤቱ ጋር ነው ያስቀመጥኩላት።
በቃ ችግር የለውም። ምን ያወራታሉ? ችግር የለውም። አ፣ አዎ እሺ።
ታቦት ማደሪያ ጋር ነው አበላት። ALERT ጋር ታቦት ማደሪያ ወይራ መሄጃ ጋር ነው ብላ አዋራት።
በቃ እሺ፣ እሺ ናት።
እሺ፣ እሺ፣ እሺ።
እሺ፣ ቻው፣ እሺ።